ጤና ይስጥልኝ። በስቤት ቤቴ ነው የምንወዳው።
ሰላም ነው።
ሰላም ጤና ይስጥልኝ። በስት ቤት
እንትን ዲፖዚት ብር ያደረገው ገና አካውንት ወጣና ገና አልገባ። ምንድን ነው?
መሴጁን ቴሌግራም ላይ ላክልን። ከምንድን ነው ያስገባኸው?
ተላካሁት በቴሌግራም ከምን ከምን? ሄሎ
እንትን ነው ከሲቢ CBE ብር ማን ልበል? የቴሌግራም ስምህን
የቴሌግራም ስም እም?
የቴሌግራም ስም አዎ አዎ፣ message ኡን የላክበት
ይኸው የላከ ነው screenshot ኡት
እኮ የላክበት ስሙ ማን ይባላል? ቴሌግራሙ
ሺነ
እም?
ሺነ
hi በለኝ እስኪ ቴሌግራም ላይ
ይኸው ግሪት አይ ይኸው
እም፣ እሺ ይኸውልህ ለቻፓ አሳውቀንልሃል። እሺ ስለዚህ ትንሽ ጠብቅ፣ እነግርሃለን።
እስከ ስንት ደቂቃ
ትንሽ ጠብቀው፣ እዛው ላይ እነግርሃለን። አንድ አስር ደቂቃ
አላህ
እሺ፣ ይገባልሃል። እሺ፣ መልካም ምሽት።
ሰብዕ ማለት